ብል ባሳክነዋል እንደኔ ነው እንጂ መታደል ባሳክነዋል በጊዜ መገላገል አፍቅሮ መደላደል እንደኔ ነው እንጂ መታደል ወዶ መደላደል ባሳክነዋል እንደኔ ነው እንጂ መታደል ባሳከነዋለል በጊዜ መገላገል አፍቅሮ መደላደል በልዩ ጣሳዮን በሎተሪ በሱ ሙሉ ፈቃድ በፈጣሪ የኑሬን አጋር የሕይወቴን ተቀበልኩኝ ጸጋ በረከቴን ሐዘንና ጭንቀት ተሸኝተው ሰላምና ደስታ ቤቴ ገብተው በእሷ ምክንያት ሁሉም እያየሁት የመኖሬን ትርጉም አገኘሁት። ምኞቴ ሰምሮ ስለተሳካ በፍቅር አምላክ ልቤ ተነካ። ሁሉ ሙሉ ነው አንድ አልጎደለም። ተደላድዬ እኖራለሁ ባለ የኔነው ላንተም ላንቺ የኔነው ለሁላችሁ የኔነው ንጹሕ ፍቅር የኔነው ያድላችሁ የኔነው ልክ እንደኔ የኔነው ሰምሮላችሁ የኔነው ብሉ ይሁን የኔነው ታሳባችሁ እንደኔ ነው እንጂ መታደል ወዶ መደላደል ባሳከነዋል እንደኔ ነው እንጂ መታደል ባሳከነዋል በጊዜ መገላገል አፍቅሮ መደላደል እንደኔ ነው እንጂ መታደል ወዶ መደላደል ባሳከነዋል እንደኔ ነው እንጂ መታደል ባሳከነዋለል በጊዜ መገላገል አፍቅሮ መደላደል ግራ ገብቶኝ ሳጣ መላ ዘዴ ብርሃን ሆናኛለች ለመንገዴ ምክንያቴ ናትና ለስኬቴ እላታለሁ ሁሌም እመቤቴ ሰላሜ ናት ለእኔ ሰላሜ ናት ማንም ማንም የለ የሚያክላት በሰው ልጆች ሚዛን ስመዝናት የሴቶቹ ሁሉ ምሳሌ ናት በቸሮትቼ ደና እንድገባ ተጨንቃ እንደናት በነጋ ጠባ ብትቀበለኝ ስቃ ፈንድቃ ትሸኘኛለች ተስፋ ሰንቃ የኔነው ላንተም ላንቺ የኔነው ለሁላችሁ የኔነው ንጹሕ ፍቅር የኔነው ያድላችሁ የኔነው ልክ እንደኔ የኔነው ሰምሮላችሁ የኔነው ሙሉ ይሁን የኔነው ታሳባችሁ የኔነው ላንተም ላንቺ የኔነው ለሁላችሁ የኔነው ንጹሕ ፍቅር የኔነው ያድላችሁ የኔነው ልክ እንደኔ የኔነው ሰምሮላችሁ የኔነው ሙሉ